ነው።
ሰላም ጤና ይስጥልን።
አበስጥን ሊያ ተረፈ ለ office ነው።
አ
እሺ እኔ ሀሩን ይባላለሁ። የምደውለው ከዊ ፕላስ ቴክኖሎጂ solution ነበር።
እሺ እኛ መተግበሪያ ወይም application ነበር develop ያደረግነው።
እሺ ሰው እናንተም እዛ ላይ ድርጅታችሁን በ- በማስመዝገብ በነፃ ማስታወቅ ትችላላችሁ።
እሺ እኛ ከእናንተ ምንም አይነት ክፍያ ወይም fee አንቀበልም። ከእናንተ የሚጠበቀው ከ Play Store ወይም ከ App Store ላይ application ኑን download በማድረግ እ፣ አድራሻችሁንና እ፣ service ኣችሁን መለጠፍና ማስተዋወቅ ብቻ ነው ማለት ነው።
አ ምንድነው application ኑ?
ዊ ፕላስ solution ዊ ፕላስ ፎቶ። እሺ እሺ ዊ ፕላስ solution ነው። ሊ- link ም መላክ እችላለሁ በዚህ ስልክ። እሺ ላኪልኝ እባክህ።
እሺ እሺ ማ እሺ አመሰግናለሁ። መልካም ቀን።
እሺ ላንቺም እሺ